ሌላው hello፣ አቤት፣ ሰላም ነው እንዴት አደርክ?
አለን እግዚአብሔር ይመስገን። እንዴት እግዚአብሔር ይመስገን አለሁልህ፣ ደህና ነኝ። እኔ የምልህ ፍሬ እ ሁለት shop ነው ያለህ አይደለ? ሻራፕ የሚል እና ላንቴ- ላንቴፕ የሚል shop ነው ያለህ አይደለ?
አ አ ሚሊየም አለ አ እሺ። አይ አሁን የላክልኝ agent ኡን ነው login ማድረግልህ ወይስ የ cashier ኡን ነው?
የካሸሩ የካሸሩ ኤፍሬም 11 የሚለው የላንቴ ል- የላንቴፕ
አ ይሄ እኮ የ agent ኡ ነው። ኤፍሬም 11 Best Bet 25 39 የሚለው እኮ የካ- የ agent ኡ ነው። የ cashier ኡ የለህም?
አለኝ የት አለ። እሱን forward እስኪ አድርግልኝ። የ cashier ኡን user እና የ- password ኡን ጻፍልኝ። ከዛ እሱን የላንተው log- የ- የላንተው አይደል?
አዎ ላንቴ ላይ አይደል እንድገባልህ የፈለግከው?
አዎ የላንተው እ፣ ኤፍሬም 11 እኮ ነው እሱ የ agent ኡ ነው።
አይደለም። የ agen- የ agent ኡ ኤፍሬም አርባ ምንጭ ነው የሚለው
እሺ ኤፍሬም አርባ ምንጭ ብሎ እንትን password አለክ? የሱ አ አ ለብቻው አለክ?
አ እሱ የ agent ኡ ነው።
ከሆነ በቃ እሺ፣ እንደዛ ከሆነ ያው አሁን እገባልሃለሁ።
እሺ፣ እሺ እየኝ፣ እሺ በደምብ እሺ።
እሺ፣ እሺ ያው